የስኝቴ ጥሪ ማዕከል እባክዎት የምንጠቅሰው
የአየር ቲኬት እስኪ እንድታይልኝ ነበረ።
ይቻላል። ከየት ወዴት ነው የፈለጉት?
ከአዲስ አበባ ወደ ጅዳ
ለመቼ ነው የፈለጉት?
ማለት ዋጋውን መጀመሪያ እስኪ ንገረኝና
እሺ ለመዘጋጀት ያክል ነው።
እሺ ሰሞኑን በረራ ስላለኝ መሄጃውን ብቻ ነው ወይስ ደርሶ መልስ ነው የፈለጉት?
መሄጃ ብቻ ሁለቱንም ይኸውልህ እስኪ ለሁለት ሰው ነው ደግሞ ለአንድ ሰው አይደለም። ሁለት ሰው ነን እና
እሺ መሄጃም ደርሶ መልሱንም ትነግረኛለህ፣ one way ንም ትነግረኛለህ።
ምንም ችግር የለውም። እሺ እሺ ወንድሜ
እ፣ አሁን ላይ ያለን ዝቅ እ፣ አማራጮች አሉ። በቀጥታ በረራ የሳውዲ አየር መንገድ እና የኢትዮጵያ አየር መንገድ አለ።
አ፣ የሳውዲ አየር መንገድ ወይም Saudi Airlines እ፣ አርባ ሰባት ሺ አራት መቶ ዘጠና ዘጠኝ ብር ሲሆን እ፣ አርባ ሰባት ሺህ አርባ ሰባት ሺ ዘ- እ፣ አርባ አራት- አርባ ሰባት ሺ አራት መቶ አራት መቶ ዘጠና ዘጠኝ ዘጠና ዘጠኝ። አዎ። በኢትዮጵያ አየር መንገድ ከሆነ ደግሞ ሰባ ሺ ስድስት መቶ አስራ አንድ ብር ይሆናል።
እ፣ የደርሶ መልስ ነው የነጠላ ይሄ የመሄጃ ብቻ ነው ይሄ ለአንድ ሰው ለአንድ ሰው። አዎ፣ እሺ፣ ሰባ ሺህ ትክክል።
በጣም ከፍተኛ ልዩነት ነው ያለው። እሺ አዎ፣ የመልሶ መልስ ከሆነ ደግሞ እ፣ ለምሳሌ በሀያ አምስት ቢሄዱና መመለሻዎት ከአንድ ወር በኋላ እንኳን ቢሆን አዎ
እ፣ ስንት ይሆናል መሰለዎት?
ስንት ይሆናል እሱ?
አሁንም እ፣ አሁን ላይ ዝቅተኛ ያለው የኢትዮጵያ አየር መንገድ ዋጋ ነው። ለ- አዎ ይቅርታ እ፣ አንድ መቶ ሺህ አንድ መቶ ሀያ አንድ ብር ሲሆን እም።
ሳውዲ አየር መንገድ ከሆነ ይጨምራል። ከዚህ
አ፣ one way ሲሆን ይሄኛው ይጨምራል፣ ይሄኛው ደግሞ እ፣ ደ- አዎ።
ደርሶ መልስ ሲሆን ደግሞ ይቀንሳል።
አዎ፣ አዎ፣ እ፣ በ economy class ነው ግን አ?
economy class ነው።
እሺ ወንድሜዋ በቃ እሺ፣ አመሰግናለሁ። በቃ እሺ፣ አሪፍ መረጃ ነው የሰጠኝ፣ አመሰግናለሁ።
እኛም እናመሰግናለን ስለደወሉ።
እሺ እሺ፣ መልካም ቀን።
አሜን።